hello አሎ አቤት ጤና ይስጥልኝ ሰላም ነው አብስልን አለን ጌታቸው ነህ ጌታቸው ነኝ አዎ እ ቴሌ ብር ተመዝግበህ ነበር በእኛ ስር እና balance ምናምን እንድታንቀሳቅስ ነበር የደወልኩልህ ከየት ነው ከናሬድ ቴሌኮም
ናሬት አዎ እ ነበር የደወልኩልህ
ቴሌ-
ምን አልከኝ ቴሌ- ቴሌ አዎ
ቴሌ ብር እኔ ቀጥታ ከነሱ እኮ account ከፍቼ እያንቀሳቀስኩ okay እየሰራህበት ነው አሁን balance አለው ከነሱ ገባኝ አዎ ከናሬድ ማለት ነው
ለምን ከነሱ ከቴሌ ቀጥታ ከቴሌ ቀጥታማ አይሆንም
እኔ ከቴሌ ደግሞ ሄጄ እንትን አድርጌያለሁ active አስደርጌ እዛ እየሰራሁኝ ነው balance እየላኩልህ ቴሌዎች
አ
አባባሌ ገብቶሃል agent ኡን ነው የምልህ
ኤጀንት ማለት ኤጀንት ማለት ኢትዮ በንግድ ቴሌኮም አለ ምናምን- አይደለ ኢትዮ ቴሌኮም ማለት ነው አዎ እኮ እዛ ሄጄ active አስደርጌ እዛ እየተጠቀምኩኝ ነው በሌላ ስልክ
okay በናሬድ ስር ያለውን ትተኸዋል
እኔ እንጃ እኔ እሱ በዚህ ስልክ ነበር መሰለኝ አ check አደርገዋለሁ check አደርገዋለሁ እሺ check አድርገውና በቃ ደውልልኝ እሺ እሺ መልካም